Hey Lopez, አቤት ነኝ።
ኤልሳቤጥ አቤት።
ተቃራኒ ኦርደር ይዛለሁ ታይልኛለሽ?
ስንት ነው ኦርደር ነበሩ?
አርባ ዘጠና አንድ ሀያ
እሺ ዘጠና አንድ ሰላሳ
ዘጠና አንድ ሀያ እና ዘጠና አንድ
ሰላሳ ዘጠኝ ሰላሳ ዘጠኝ አዎ
ዘጠና አንድ ሀያ እና ዘጠና አንድ ሰላሳ ዘጠኝ
ዘጠና አንድ ሰላሳ ዘጠኝ እና ዘጠና አንድ ሀያ
እሺ መስመር ላይ ጠብቀኝ። እሺ ከእስኪ የሚነሳው የት ነው የሚሄደው? ሀብታም።
ጋዴት እንደሚሄድ አይገልጽ ወደ ኮንዶሚኒየም ይመስለኛል።
እሺ ቆይ ሁለቱንም ልንገርልህና የቱ እንደሚወጣ እነግርሃለሁ። ሀብታሙ ጠብቀኝ።
የእስቲ ቢወጣልኝ ይሻለኛል እኔ።
ልጠይቅና እነግርሃለሁ። ሀብታሙ ያንኛው ነው እሺ የሚወጣው። ሀብታሙ ይሰማሃል? ሀብታሙ አዎ፣ አዎ፣ አዎ።
ዘጠና አንድ ሀያ የሚወጣው ላስወጣልህ።
ዘጠና
ወደ የት ነው? የ Simple Bistro
ያኛው አይወጣም።
ያኛው አይወጣም።
የኮንዶሚኒየም?
ይሄ ነው የሚወጣው። አያወጣም። ላስወጣልህ ወይስ ትሰራዋለህ?
በቃ ለስራዎች
በቃ እሺ። ሁለታችን ቀበቶ ላይ አልተቻላችሁ